ይስጥልኝ። ሺፕሺፕ እባክዎ ደርሰው። hello hello hello፣ ሰላም ጤና ይስጥልኝ።
ወይ ሰላም አባ እ፣ ቲማቲም ተመላሽ ልናደርግ ነበርና አንዳንድ ኪሎ ምናምን ያዘዙት ይውሰዱት እና ግማሹን ትመልስልናለች።
okay፣ product መጣሉት? የቲማቲም product መጣሉት?
ቲማ- ቲማቲም አዘን መጣልን፣ ግን የመጣልን እኛ quality order ነበር ያዘዝነውን አዎ፣ ግን በሬ የመጣው ምናምን ነው። ከዛ አንዱ መመለስ ፈለገ፣ ሌሎቹ አንዳንድ ኪሎ ስለነበር ያዘዙት ወሰዱት።
አንድ ሰው ብቻ ነው መመለስ የፈለገው። ማን ነው የሚመልሰው?
አምስት ሰው አም- አምስት ኪሎ ያዘዘው አንድ ሰው መመለስ ፈለገ።
okay፣ ረህመት ብቻ ነች መመለስ የፈለገችው።
አዎ
okay፣ ተከፋፍሎ አይመለስም። በጣም ይቅርታ። ከተመለሰ አስራ አንድ ኪሎ የሙሉ የግሩፑ ነው ከእነሱ የሚመለሰው።
አንዳንድ ኪሎ ስለሆነ ነው የወሰዱት። አንዳንድ ኪሎ ነው ሶስት ኪሎ፣ ይቅርታ፣ በጣም ደንበኛችን እንደዛ አምስት ኪሎ አይቻልም።
ግን የተረጠ ምናምን አለው።
ገባኝ። ይቅርታ፣ እንደዛ አይቻልም።
አስር።
መመለስ ከፈለጉ ሙሉ አስራ አንድ ኪሎን ይመልሱት።
እሺ
ሰው ይመልሳሉ።
ነይ